Hello? Hello?
Hello, hello.
ሰላም ነህ?
እንዴት ዋላችሁ?
አለን እግዚአብሔር ይመስገን።
አለን።
አለን።
እንትን cash register ተበላሽቶ አስገብቼ ነበረ እሺ
እ፣ እንዳለቀ check ለማድረግ ነበረ።
የማሽን ቁጥር ትነግረኛለህ?
እሺ TK
እሺ ዜሮ ዜሮ ዜሮ መቶ ስልሳ
መቶ ስልሳ በምንድን በብልሽት ነው እድሳት ነው አዎ የገባው?
እ፣ ብልሽት ነበረ ብልሽቱ ምን ነበረ?
እ፣ እንትን stuck አድርጎ ነው እ፣ ግን ብልሽቱ ምን እንደሆነ አላወቅኩም። ግን እ፣ እንትን stuck ነው ያደረገው።
እሺ check አድርጌ ላሳውቅ።
እሺ እንትን ልጠብቅ ወይስ አይ እደውልልሃለሁ በሌላ ቦታ።
ኦ- እሺ ይቻላል። እሺ